ሶማሌ ነው። ቀጥ
ሄሎ
ሄሎ ሰላም ጤና ይስጥልኝ።
ሰላም እና እንትኑ ትናንትና ማታ
ምኑ ትናንትና ማታ በስቲቪ እናሸንፍ ገባ።
እሺ ከዛ ደግሞ ሰንቲሜ ውስደው አድርገኝ አራት ውስጥ ዶር
ወ- ወ- ወ- ሰንቲም በይ።
እሺ በሳንቲም ፔይ አዎ እሺ
እሰ- ውስደው አድርገኝ።
ከዛ አልገባልህም አልገባንም በእኔ ድላለ።
ፔንዲንግ ነው የሚለው አዎ እሺ ትንሽ ታ- ጠብቀው እሺ አባይ ይገባል ያንተ ብቻ አይደለም እሺ እስከ- እስከታተለና ነው አዎ ይገባኝ ያንተ ብቻ አይደለም ይስተካከላል እነሱ የሚገቡት እ፣ ከአራት ሰዓት በኋላ ነው እና ይስተካከላል እሺ እ-
እሺ